እዛ እውነት ነው አቤት የሞተር ወርዳ ድርዣለሁ ና ኦን ታይም ብለኸኝ የነገርከኝ ነበር። ልክ አሪያ ሰባ ስለነበረ ስምንት ሰማንያ አምስትም ወይ አርባ ስምንት ቤት አልገባንም።
ዘጠና አንድ ነበር።
አርባ ስምንት ሰማንያ አምስት አርባ ስድስት ነው ናትናኤል ግርማ ልህነ አ ከቻኖሊ ሳር ቤት አደላ ያስካ
አረ ከቻኖሊ አየር ና
እኮ ሳር ቤት ቻኖሊ ሳር ቤት አለ አዎ፣ ከዛ አዎ።
እየጤና የደረስ እና አርባ አዎ።
ስድስት ሰማንያ አምስት ነው እኔ ጋር የሚያሳየኝ ሲስተም ቼክ አርግ።
ኦኬ በቃ ተሳስቼ ይሆናል።
አይ ቼክ ናትናኤል- አርገው አፕሊኬሽን ላይ
እሺ
የሌላ ሰው ኦን ታይም እንዳልጠይቅ
አ አ አርባ ስድስት እሺ እሺ ናትናኤል ለሌላ ቀን እንገናኝ፣ እሺ።
እሺ እሺ